hello hello እንትን ገንዘቡ ይገባል ብለሽ ነበር።
የ withdraw ነው withdraw በ SantimPay ነው አይደለ? አዎ አንዴ transaction እኮ ስለበዛባቸው ነው እና manual እየሰሩ ስለሆነ ለዛ ነው የቆየብህ።
ብሩን ፈልጌው ነበረ።
እሺ ቆይ አንዴ ስልክህን እንትን ልበለውና መዝግበሽዋል ቅድም ዜሮ ዘጠኝ አስራ አንድ በዚህ በደወልኩበት እኮ አይ ተልኮላቸዋልና ትንሽ ትጠብቀናለህ። ይቅርታ
ከማታ ጀምሮ እየጠበቅኩ ነው።
አዎ transaction ስለበዛባቸው ነው።
እና መቼ ነው የሚያስገቡት? መቼ ነው የሚያስገቡት?
ያስገቡ ነው ግን transaction ስለበዛ ብዙ ስለሆነ ነው።
ኧረ በእናትሽ ትንሽ አግዘን please።
እኮ እንትን በይልኝ እሺ።
እሺ ድጋሜ እልክላችኋለሁ። ስሙ ማን ነው ቴሌግራም ላይ?
አፈወርቅ ደሳለኝ እ አፈወርቅ እ እሺ እሺ አባ